አለሁልህ። እውነት በፊት ተመላለስ ነው።
ሄሎ እ
ሄሎ ሄሎ ወይ እንዴት ነህ? ስንት ነው? ደውል ነበረ ከሀገር ደውልላት ነበረ
እ ደውልልኝ ሰው የለም እያለት ነው። ደውልላት አልደወልክላትም?
ወይ ስንት ቁጥር ይሆናል እንደቀመጥ
ሄሎ ሄሎ ወይ እንትን ገባሁ እንጂ እ ስልክ ተሳስተክ እንዳይሆን አይ ቀጥታ ነው የገባሁት ነክቼ
ምን አልከኝ?
ቀጥታ የ customer ስልክ የሚል ነክቼ ነው የገባሁት።
እሺ ግን customer አልተደወለልኝም እያለች ነው። እኔ እየጠበቅኩ ነው ብላለች። ድጋሚ ደውልላት እሺ አባ